ሄሎ
ሄሎ ወይ የስ
እሺ አስር ዘጠና አምስት አስር ዘጠና አምስት ሰላሳ ሰባት አርባ ሰባት
እሺማ አመሰግናለሁ ስንት ሰው ነበር ያዘዝኩት አንዴ check ታደርግልኝ
ይቅርታ እንዴት
እሺ
ጥቅል ጎመን medium okay አስር ነው ያዘዙት piece ኡ አስር ነው የሰው ብዛት ነው የሚሉት አዎ አምስት አምስት ሰው ነው አዎ እሺ።